ጤና ይስጥልን በሽት ቤት ቤት ነው የምንረዳው።
እንትን ከወዚሁ ላይ አርባ ሺህ ብር ወደዚህ አስተላልፈን አልገባ በዚህ ስልክ ነው።
አ እሺ አንድ ደቂቃ ጠብቀኝ።
አዎ እየለቀቀ ነበር እኮ ይህን እረፍት ሚሊዮን ይገባ ነበር። እርግጠኛ ነኝ። በሚሊዮን አስገባዋለሁ ብዬ ነው መጫወት ያለብኝ።
አርባውን ትሄድበታለህ እዛው
እዛ ነው።
ሄሎ አቤት ወደ ቴሌብር account ሀያ ሰባት ሀምሳ ስድስት ዘጠና አንድ ሀያ ሶስት ነው የላከው።
አ አ እሺ confirm አድርጌልሃለሁ ገብቶልሃል። እሺ እሺ እሺ እናመሰግናለን።